ጤና ይስጥልን በሽቱ ቤት ሄሎ ሄሎ ይቺ ጤና ይስጥልን በሽቱ ቤት
ይህን- የሆነ ብር ገና አልገባም፣ አልመጡም ገና።
ስንት ብር ነው?
ዘጠኝ መቶ
ዘጠኝ መቶ እም።
እሺ የበሽቱ ቤት ቁጥርን ንገረኝ።
ዜሮ nine ሰላሳ ሰባት ሀምሳ ሁለት
ሰላሳ ሰባት ሀምሳ ሁለት
ቀን ሰማንያ ሰባት ሰማንያ ሰባት
ሰባ ሁለት
ሰባ ሁለት አዎ በቃ
አዎ
ዘጠኝ መቶ ብር ነው ያልከኝ?
አዎ
መቼ ነው ያረከው?
ማታው
አዎ በሳንቲም ፔ pending ላይ ነው ያለው።
አዎ pending መሆኑ አዎ አዎ ለሳንቲም ፔዎች አሳውቀን እያስተካከልን ነው ብለዋል። እሺ ይገባል። እየተስተካከለ ነው ይገባል። ወደ ቤት ቤት ይገባል።